ሰላም ጤና ይስጥልኝ በሽቱ ቤት ሰላም አደራችሁ።
እግዚአብሔር ይመስገን።
withdraw አድርጌ ነበር confirm የተደረገ ዴ ነው።
እሺ ንገረኛ የበሽቱ bet ቁጥርህን።
ዜሮ ዘጠኝ ስልሳ
እሺ ሰማንያ ሰማንያ ሰባ ዘጠኝ ሀምሳ ሰባት
ሶስት ሺህ ነው አዎ ሶስት ሺ ብር ወደ ዜሮ ዘጠኝ ስልሳ ሰማንያ ሰባ ዘጠኝ ሀምሳ ሰባት አዎ
እሺ approve አድርጌልሃለሁ ገብቶሃል balance ሆኗል
አመሰግናለሁ።
እናመሰግናለን እሺ እሺ ደህና ዋል